hello ሰላም ጤና ይስጥልን። ምክር ቤት
ቀና ስልኝ ሲሰራ እንትን ነበረ ምን withdraw ኡን ሁለት መቶ ኮፒ አርግቼ
እ cancel ለማድረግ ፈልጌ ነበር።
እሺ በ voucher ነው አዎ
በስልክ ነው መቼ ነው?
አሁን አሁን አሁን እሺ account history ላይ ግባና
አዎ voucher history የሚል አለ አይደለ?
ፋይል ይላል።
ፊልድ ይላል። እሺ ቆይ አዎ።
አንዴ
እሺ።
ስንት ብር ነው?
ሁለት መቶ
መቶ መቶ ብር ነው አይደለ?
አዎ አለ አለ ዘጠና ሶስት ብሎ የሚጀምር failed failed ብሎ ከታች አለ አይደለ?
አዎ failed ያለው የመቶ ብር መቶ ሀምሳ ብር መቶ ብር እያልክ ስለሞከርከው ነው። የሌላውን ብር ስለሞከርከው ነው። ከታች ግን ዘጠና ሶስት ብሎ የሚጀምርና ሰላሳ ስድስት ብሎ የሚጀምር voucher code አለ። እሱን ኮድ እያደረክ deposit voucher ትለዋለህ።
cancel ለማድረግ ፈልጌ ነበርኩኝ።
እኮ cancel ለማድረግ ምን ታደርጋለህ መሰለህ? voucher code ኡን copy ታደርጋለህ voucher code ኡ አ፣ አ፣ አ፣ ወጣብኝ።
እ
voucher code ኡ አ፣ ወጣብኝ።
እዛ ላይ አለልህ። ግባና ማነው account history ላይ አዎ failed failed ከሚለው በታች አዎ እ፣ አለ እዛ voucher ኡ ዘጠና ሶስት ብሎ የሚጀምርና እሺ ሰላሳ ስድስት ብሎ የሚጀምር ከዛ እሱን ኮፒ አድርገህ deposit voucher ትለዋለህ።
እሺ ሲስተር ታንክ ዩ እሺ እሺ መልካም እሺ እሺ